Hello
Hello ዋሽንግተን የህክምና ማዕከል ምርዳው
የእንትን የ CT scan ውጤት ነበረኝ ከሮብ ዕለት የተነሳ
Okay እንትኑን ንባቡን ዶክተሩ ይፈልጎት ነበር። እንትን ላይ ቴሌግራም ላይ እንዲላክልኝ ወደ MRI ክፍል የ MRI ክፍል ስልክ ቁጥር ልስጥህ።
እ?
የ MRI ክፍል ስልክ ቁጥር ልስጥህ በቴሌግራም እንዲልኩልህ እሺ ዜሮ ዘጠኝ ሰማንያ ስምንት
በአንድ እሺ
ሰማንያ ስምንት እሺ ሰማንያ ስድስት ሰማንያ ሰባት
ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ዘጠኝ በትክክል
እሺ አመሰግናለሁ።
ጥሩ ነው።